ሄሎ ሄሎ
አቤት
ከኢንአፍሪካ ቱጌዘር ነው አይ፣ ምን ከ- ልርዳዎት እ?
ለመመዝገብ ፈልጌ ነበረ።
ሄሎ ጤና ይስጥልኝ። አይከን አረ በእናትሽ ለባለቤት ስጩ ስልኩን።
ማን ባለቤቱ?
ህሊያ ህሊያ አንቺ ማለት ጋር ማን ደወለ ሲጀመር?
ዝጊት ይርጋሽ እ?
ሌባ
ያ አረ አንቺ ምን አይነት ሰው ነሽ በእናትሽ?
ሌቦች አላችሁ ማለት ስጩ።
አይ፣ አሪፍ ነው ግን ይሰራል ነው አንቺ ለይዋ ስጩ ለባለቤቱ።
የለም ባለቤቱ ወጥቷል። ሮማንቲክ ከሱ ጋር ያለ ባለቤቱ አይነት ድምታቱ እሺ።
አቤት ታክስሽ እ?
ታክስሽ
ምን አልሽኝ?
ሲጀመር የቱ ነሽ ነው
አንቺ የቱ ነሽ ነው ድምፅ መስማት ፈልጎ ነው ህሊያ ስጩ ይሻለሽ ስጩ።
ዝጊ
እ? ወይ ማማዬ እሺ እ?
አሎ እ ህሉ የት ነው ያለሽ? ቶሎ ነይ፣ ሌላ ቶሎ ነይ፣
ሄሎ ቶሎ ነይ።
ማነው?
አምጥተሻል፣ ቶሎ ነይ፣ ቶሎ ነይ።
ብሎክ ነው ማድረግ ምሳ ሰጣ ጠብቀህ ብሎ ነው የምትለኝ ከሆነ አንቺ ፈልጊ
ሌላ ይመትሽ በቃ ድምፁ ልስማ የት ነው ለአረዳ የምታውቂው?
ልጅ ስልኩን ታይ ኧረ በኢየሱስ ካለ ህልዬ